በአንድ መጨረሻ ከደወል
እሺ እሺ hello አም አም ይሰማታል ደመኛት hello ይሰማታል ትንሽ ስለተቆራረጠብን ነው ኔትወርክ ይሰማ መስመር ላይ ያለው አ አይሰማም ነበር ከቢጃይ ነው አዎ ከቢጃይ ነው የምደውልልዎት አ አስቸግሮኝ ነበር ለዛ እኔም ደግሞ ዘጋቱ ላጋ ማርያም ማዞሪያ ነው አይደል ቤቶት ማርያም ማዞሪያ ስልክ ቁጥር ይሄ ሊያዘው አሁን የደወሉበትን ትችያለሽ ችግር የለም እሺ መዝግቤ አስተላልፌልዎታለሁ የጥገና ክፍል መጥቶ ያየዋል ደንበኛችን ሌላ ምረዳዎት ነገር አለ
ምንም ከቻላችሁ እኛ ማሽኑን ቢቀየር ሀሳብ ምናምን ታምት የሰራ ማሽን ነው። ቤቱ ደግሞ በድራፍት በደንብ ይታወቃል። ለ- ለሚኪ ነግሬው ነበረ። ቴክኒሻኖቹ አይተውት ይደውሉልኝ ብሏል።
ኃላፊው ኃላፊው ነግረውታል ማሽን አዲስ ማሽን እንደሚያስፈልገውት አዎ እነግርሃለሁ። ቆየሁ ከተናገርኩ ቢያንስ ሳ- ሚኪ ሳይቀየር በፊት ነው መናገር የጀመርነው።
ሪ- agreement አለዎት ኧረ አዎ በ TIN number ነው ምስክታና ወስደው ነው ያመጡልን። መጀመሪያም ሲያመጡልን agreement አለዎት የተፈራረሙበት የድራፍት ማሽኑ በል- ማለት በፊት ለአዲስ- የወሰንበት የወሰዱበት የአሁን አዲስ ማሽን አይ ምንም ያስፈረሙን ነገር የለም ያስፈረሙት ነገር የለም።
የለም እሺ እሱንም ወረፋ ሲዝሎታል። የእቃው አቅርቦት ትንሽ አ- አሁን እጥረት አለ። ሲኖር ግን አዲስ ማሽን እንዲሰጡት ወረፋ ሲዝሎታል።
እሺ እሺ እሺ ስለደወሉና አመሰግናለሁ።
አመሰግናለሁ። አገልግሎት ላይ ያሉት አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ